ሄሎ ጤና ይስጥልን ብሽት
እንቅርታ ደሴም ስላስተቆረጠ ብዬ ነበርክ።
እሺ
እና እስቲ ንገርልኝ አሁን ዜሮ ሰጠኝ።
በቃ በቃ ልክ የለሃለሁ ለሳንቲሞች ትንሽ ቆይታ ይገባል። እሺ ጠብቅ።
አይ ወደ አካውንት ነው የሚገባው ወይ ወደ ግን አግኝቼ ከእንትኑ ኮፒ አድርጌ ስለላኩላቸው እ
ትንሽ ቆይታ ሳንቲም ፔ ላይ ይገባልሃል። እሺ
እሺ ወደ አካውንት ይገባል ወይ ወደ ቤት ቤት?
withdraw እንዳደረግከው deposit ነው withdraw ነው ያደረግከው?
አዎ withdraw ነው ያደረኩት ወደ ቴሌ ብር እንድገባልህ።
ለቴሌ ብር ይገባል ማለት ነው። withdraw አደረግከው withdraw ነው የሚሆነው።
እሺ እ